ሰላም ጤና ይስጥልኝ። እንዴት ነሽ? ደህና ነኝ። እባክዎን ልርዳው?
እንዴት ነሽ እማ?
አለሁ እግዚአብሔር ይመስገን።
እንደምሽ አማኒ ነኝ ናዝሬት።
እሺ አማኒ እንዴት ነህ?
አለሁልሽ። ሁሉ አማን አለን። ሁሉ ሰላም ነው አለን። ስራም ነው ጥሩ ነው።
ሁሉ ቆንጆ፣ ሁሉ ቆንጆ። ውዱ እሺ።
አንተን ነው እ፣ ይመስለኛል ኢንፎርሜሽን እርሷቸዋል። የካሸር ዋን ሲስተም እንትን እያለ ነው በጣም እ፣ ቆሟል እና
ኦኬ ካይረን ምንድን- ነገ- ካይረን ነው አ እስቲ ምን እንደሚላችሁ ልካችሁልናል? screenshot እ፣ ልካችሁ ሁሉም ቤት ነው አማኑኤል አመድ የሚል account የኔ አካውንት ሁሉም ቤት አዎ።
cashier two ላይ ያለውና cashier one ያለው እንትን ይለያያል። እ፣ okay።
ማ- ብሩ ይለያያል። አንደኛው ትኬት አዎ።
ትኬት ሲይዝ ትኬቱ እዛኛው cashier one ውስጥ የለም። ticket copy ticket ለመውጣት ውስጥ ነው።
okay አንድ ጊዜ ከዚህ በፊት እንደዚህ ሆኖ ነበረ። system መስተካከል ጀምሮ ነበር።
አዎ አዎ። እስቲ አዎ፣ እሺ እና አሁንም እስቲ- ሌላ ቦታም እ፣ እንደዛ information ስለሰጡ እስቲ አዎ።
አሳውቀናል መሰለኝ ለ provider ኦቹ።
እሺ እሺ፣ ትንሽ check አድርጉልኝ።
ጠብቁ፣ ያው እሺ።
ሪፖርት እሺ፣ በ cashier one መቆጣጠር አልቻሉም። በዛ ላይ አዎ።
copy ticket ም ስለሌለው ትንሽ ያዝጋል እሺ እሺ ለስራና።
አማኒ እሺ እሺ እሺ፣ ውዱ እሺ። ይኸው ብሩኬ አለ ለእሱ ነግሬዋለሁ እያሳውቃል።
ነግረሽዋል። እሺ አዎ፣ ያው።
ብሩኬ፣ እስቲ ስጪው ላዋራው። በዚህ እሺ ብሩኬ አማኒ ነው በይው።
አማኒ ሊያወራ ይፈልጋል። አማኒ አዎ ናዝሬት
ቅመም ነው በይው። ቅመም ቅመም ቅመም ነው።
hello
ብሩኬ ማኛ ኧረ አንቺ በስመ አብ የፍቅር ሐይቅ አባቢ አባቢ akkam jirta በናት akkam jirta እሺ jirta እንዴ ባለፈ ያልኩህን በለዋ። akkam jirta ሲባል እ፣ እንዴ akkam jirta ሲባል ምንድን ነበር ያልከኝ? እኔ እየጠፋብኝ jira ነዋ jira እንዴ jira እንዴት jira ይባላል?
እንዴ አንተ jira እንዴ አዎ ዘፈኗስ jira ነዋ።
jira jira እንዴ አንቺ አዎ ዘፈኗስ ረሳት አዎ።
ረሳለች።
እሺ አዎ ወይ እና አባቢ የጥፋቴ- እንትን ነው cashier one እ፣ እንደ ባለፈው ሆኗል ሁሉም ቤት
cashier one okay ምን limit ነው?
አ፣ እንትን ማለት የ cashier two የ cashier three ቦታ አይደል cashier one አ አይ- እየተቆጣጠራቸው አይደለም። cashier one okay ያለው አዎ፣ ግን ከእነሱ አዎ፣ እንትን ጋር ነው። እሺ ይለያያል።
አሁን እየተስተካከለ ነው።
okay እንደዛ ነው።
ትንሽ አዎ፣ ጠብቀን፣ እሺ።
ኮፒ ኬትም እያወጡ አይደለም። ለዛ ነው እና እሺ እሺ እሺ ሻሻባት እሺ እሺ